ሄሎ አቤት።
አሁን ደውዬ ነበረ ከሚኒሊክ ሆስፒታል CT scan ብዬ እሺ በቃ እንትን ብለህ ተስማምተናል። አምስት ሺህ አምስት መቶን ያልሽኝ አይደል?
ስንት?
አምስት ሺህ አምስት መቶን ነበር ያልሽኝ።
አዎ አዎ። with contrast ማለት ነው።
እ? እ? እ?
with contrast።
ይቅርታ ስላልሽኝ ድምፅሽ እራሱ ገቡ። እ፣ እሺ አምስት ሺህ አምስት መቶ አዎ።
በጣም አመሰግናለሁ። ስለዚህ እዛውን ጠብቃችሁ።
እሺ አሁን ይምጡ።
አዎ አሁን አሁን ነው እንትን በዚህ ስልክ ይደውልልዎት። ሌላ ስልክ ሌላ ሰው ነው የሚደውለው።
ቅድም በሌላ ስልክ ነበረ። አሁን በዚህ ስልክ ደውል።
ዜሮ ዘጠኝ ሰላሳ አምስት ሰባ ዘጠኝ አርባ ሶስት ዘጠና ሁለት አህ አህ አህ እሺ ይደውልልዎታል። አሁን እሺ እሺ እሺ